መሰረት ነኝ። ብዛት መሲ ሚኪያስ አምባው ነኝ። አስራ ሰባት ዜሮ አራት order አልደረሰልኝም።
ከምግብ ቤት ነው።
አዎ ከየት ነው ያስከው? ሚኪያስ እሺ፣ እንትን ይሄ Simple Bistro
Simple Bistro። ምን ያህል አዎ።
ደቂቃ አለ?
አሁን ሀያ ሁለት ደቂቃ ነው የሚያሳየው።
እሺ፣ ምግብ ቤት ከሆንክ ታገናኘኛለህ?
ምግብ ቤት ነኝ።
ሚኪያስ ሚኪያስ ሚኪያስ hello፣ ወይ እናቴ። አይ ልጁን አንድ ያገናኝ። ሚኪያስ order number ኡን እስኪ check አድርገው። አስራ ሰባት ዜሮ አራት እኮ complete የተባለ order ነው።
ኧረ አይደለም ሰባ አምስት ሀምሳ ሰባት ሀምሳ አራት መጨረሻው።
ሀምሳ አራት ነው ያልከኝ?
አዎ ቴክሳስ አይደለም የካው
ቴክሳስ ነው ሲምፕል ቢስትሮ።
ኧረ ቴክሳስ ነው ያልሽኝ።
ሚኪያስ የማዋራክ እኮ እኔ ማለት ነው። ከሲምፕል ቢስትሮ ምግብ አልደረሰልኝም አልከኝ አይደል? አሁን እ?
ሚኪያስ ሚኪያስ?
ከሲምፕል ቢስትሮ ነው ያልደረሰልኝ አልከኝ አይደል? እንደ አሁን
ኧረ እኔ እንትን ከ እኔ እኮ ሼፉ ነኝ ከ Simple Bistro ነው።
እኮ ልጅ- ልጁ እሺ፣ ይሄ ደቂ- ይሄ order ምን ያህል ደቂቃ ይጨርሳል ወንድሜ?
እ አሁን አሁን ይወጣለታል።
እሺ፣ እሺ፣ ይቅርታ በጣም እሺ። ልጁ እሺ።
መስሎኝ ነው። እሺ፣ አይደለም እሺ፣ እዛ እኮ ልጅ መጣው ነው።
እሺ፣ እሺ።
ሄሎ